الو الو
الو ابراهيم አባይን እዚህ ጅገም ደወሉ እሺ
እንትን አንዴ ኦክሲጂን ያሉ ልጅ ወደ እጅ የሰራ ሆስፒታል ወደ አዲስ አበባ መላክ ፈልገ ነበር ይቻላል። ከዛው ከጅጅጋ ሆስፒታል ፈራር ካረመራ ሆስፒታል ወደ- ካረመራ ካራ- ካረመራ ካራማራ ካረመራ አዎ ካረመራ ሆስፒታል ጅጅጋ ውስጥ ነው ያለው።
አዎ ጅግጅግ ውስጥ ነው
እሺ ሆስፒታል ላይ ነው ያለው ልጁ።
በሽተኛ ሆስፒታል ውስጥ ነው አሁን ላይ ነው አዲስ አበባ ወደ የትኛው ሆስፒታል ነው የምታመጡት?
ሆስፒታል ከር እና አዲስ አበባ እንዴት
አላችሁ?
እ፣ አሁን ኖርዌጅ ያን ነው የሚሻለው
ኖርዌጅ፣ ወይም ኢሶ ኢስታንቡል ኢስታንቡል።
አዎ እሺ እሺ እሺ። እ፣ እዛ ያለ የ medical person አለ። እኔ ስለ ል- ወንድ ነው ሴት ነው?
ወንድ ነው ትልቅ ሰው ነው
ትልቅ ሰው ስለሱ የአሁን medical condition ማወቅ አለብኝ። ኦክሲጅን ብቻ ሳይሆን አሁን አዎ።
ያመመው ያለውን current medical condition ማወቅ ስላለብኝ እነሱ ይገናኙኛል እና አወራለሁ። አሁን ለማወቅ ስንት ሰዓት ሊደውል
እ፣ አሁን ይቻላል። ኤኒ ታይም
አሁን መልሰው ይቻላል አለ ይደውሉና ሜዲካል ያሉ አለ?
አምቡላንስ አለ አለ አለ።
አይ ሜዲካል አም- እ፣ ሜዲካል ሰው አለ አሁን እኔ የጤና ባለሙያ ነኝ።
አይ
ከዛ እሱ አሁን- ያለ አብሮት ያል ያገናኙኝናል።
እ፣ ይህ ሰው በክሎሲስ አለ እና ማን ልጅ ያመማል እ፣ TB ያለው ማለት ነው።
tuberculosis አዎ CHF ነው እና CHF secondary tuberculosis ነው diagnosis ኡ ከፈለገ
diagnosis ኡ ምን ይት- ይህ ስልክ ይቆራረጣል። እኔ መልሼ ልደውል እኔ ልደውል አዎ አዎ አዎ ወይ ቦታውን አስተካክሉ። በጣም ይቆራረጣል። እሺ እሺ